አመሰግናለሁ። ሰላም ጤና ይስጥልኝ። እሺ ቤት
ጤና ይስጥልኝ። አንድ እንድትረጂ ፈልጌ ነበር። እ ትናንትና የተደረጉት ጨዋታዎች እሺ
እ የተራዘሙት ጨዋታዎች እንዴት ሊሆኑ ነው?
ከሀያ አራት ሰዓት በኋላ ተቀንሶ ይገባልሃል። እሺ የሱ- ሀያ አራት የተራዘሙትን ጨዋታዎች ይቀንስና እ ይገባልሃል ብሩ።
አይ ደግሞ አንድ ጨዋታ በርቶብኛል። ሌላ ሁላ አግኝቻለሁ፣ ግን አንድ ጨዋታ ብቻ እኮ በርቶብኝ።
አንድ ጨዋታ በርቶብሃል አይደለም አዎ እኮ የእሱን ቀንሶ እ refund ያደርግልሃል።
አይ ሪየል ሶሲዳድ ቀይ አብርቷል ማለት ነው። ሪየል ሶሲዳድ እኮ አንድ lost ካለው እኮ አለ ችግር የለውም። ሪፈንድ አዎ።
ይኖርሃል። አንድ lost ብቻ ካለው ማለት ነው።
አ refund ይኖርሃል። ችግር የለውም።
አ አዎ እሺ እሺ አባቴ፣ ስለደወልክ እናመሰግናለን። መልካም ቀን።
ለምን